hello ጤና ይስጥልኝ ቤስት ቤት ጤና ይስጥልኝ እንዴት አመሹ?
ሰላም እንዴት ነህ?
አለሁልሽ። ባለፈው በ- በቻፓ የላኩት ሳንቲም እስካሁን ድረስ አልተመለሰልኝም። በቴሌግራም ልኬ ነበረ በዚህ ቁጥር
okay እሺ።
እስካሁንም አሁን አልተመለሰልኝም።
በደወልክበት ቁጥር ነው?
ይሄ በዚህ ቁጥር ነው። አዎ እንትን ያ- ልኬ እስካሁን እንትን አላለም።
እሺ አንዴ ጠብቀኝ።
ሪፖሽ
ስንት ብር ነበር?
ሁለት መቶ
okay እ okay እ deposit ነው ያደረከው?
deposit አድርጌ አዎ game እንትን ለማለት ብዬ እስካሁን በቃ የለም።
okay hello ለቻፓ ወይ- ሳውቀንልሃል። እሺ እሺ እንደ ባለፈውም እንደዛ ብላችሁኝ ነበር። እስካሁን መልስ የለም። እሺ እጠብቃለሁ።
እሺ እሺ ችግር የለም። እሺ አመሰግናለሁ።
እሺ እሺ